ልንገሽ ቃል ኪዳን የሚለብደው
ሀብታም ነሽ?
ሀብታም እንዳገናኝክ ሀብትሽ ይቅርታ ማን ልበል?
ጉዮ ነኝ ጉዮ ጉዞ
እ?
hello
አቤት እንትን ነው እኮ ቻፓ ስላልመለሱልኝ ነው። እሺ እደውልልሃለሁ። ቻፖች ስላልመለሱልኝ ነው
ያለው አሁን ስረፍ አለርም ቻፓ እ
የስራ ሰዓት አልፏል። ቻፓ አሁን እስካሁን አ- ብዙ transaction ስለሆነባቸው ነው መሰለኝ እስካሁን አልመለሱልኝም። ቆይ reply ላድርግላቸው ድጋሚ።
አየ አየ እሺ አባቴ እደውልልሃለሁ። እሺ አየ አየ እሺ